ከቶክስ betting ብር cash out አድርጌ እና ምንም ወደ ቴሌ ብሬም አልገባም። እዛው ቶክስ ላይ ነው፣ ተመልሶም አልመጣልኝም። አንድ ወር ምናምን ሊሆነው ነው። ወደ አራት አምስት ጊዜ ሪፖርት አድርጌያለሁ፣ ግን ምንም የተመለሰልኝ ነገር የለም።
እሺ ደንበኛችን በዚህ ቁጥር ነው የተመዘገቡት?
አዎ ከአንድ ወር በላይ ሆኖታል።
ሙሉ ስሞትን ንገሩኝ ደንበኛችን።
መርጋም ቢሳ ንግዴ
መስመር ላይ ያሉ ደንበኛችን አዎ መስመር ላይ ስለጠበቁ እናመሰግናለን። በመቶ ሀያ ብር ወደ ከሶኤት withdraw እያደረጉ እንደነበር እንደተቸገሩ ነግረውናል።
አዎ
እሺ አልተደወሉልኝም ከዚህ በፊት እንደተስተካከለ የለም አልተደወለልኝም። ይደወልልሃል ብለውኝ አልተደወለም። በቴሌግራም screenshot ላክ አሉኝ፣ ላኩላቸው። በቃ መልስ እንሰጣለን አሉኝ። ግን ይኸው አንድ ወር ሆነው ምንም መልስ ሳይሰጠኝ።
እሺ ደንበኛችን አንዴ መስመር ላይ ይጠብቁኛል።
እሺ እሺ
ጀማል ጋር ትመጣዋል። ደውልለት ማስራት አይሻልም? ታስተጣጣም እሺ መስመር ላይ ያሉ ደንበኛችን እ?
ይቅርታ አለ።
መስመር ላይ ስላስጠበቅኩት። እሺ፣ ችግር የለውም።
ባለሙያዎቹ ያደረሱን መረጃ ከኛ transaction ኑ እንዳልተገኘ ነው። ስለዚህ አሁን ማድረግ የሚችሉት ነገር ወደ ቤት ደውለው እ።
እነሱ እንዲያረጋግጡሎት ይንገሯቸው።
እሺ እሺ
ስለደወሉ ሌላ የመረዱት ነገር አለ?
የለም እሺ፣ ስለ አገልግሎት ሀሳብ አስተያየት ካሉት በሚሰሙት ድምጽ ማዋሪ ያስቀምጡ። መልካም ምሽት።
እ፣ አመሰግናለሁ።
ያውቃል ያውቃል ልጁ ቅድም